ጤና ይስጥልኝ ሪፖርት ነው ባኮ ረዳው ጤና ይስጥልኝ ደውዬ ነበር። አሁን ብር አልገባልኝም ብዬ
እሺ
ተቀበልሽ ወይስ ሌላ ነች?
ምን አሉኝ?
እ አሁን ደውዬ ነበር ቀደም ብዬ
እሺ ጥያቄውስ ምንድን ነው?
ከትናንትና እ ቅዳሜ ሌሊት እ እሺ።
አራት ሺህ ብር ወደ ሌበር ልኬ ነበርና በሳንቲም እሺ
አሁን አልገባም።
እሺ ቴሌግራም ላይ ልከዋል?
አዎ ልኬዋለሁ፣ ግን direct ያለው ነው እዛ support ላይ ያለው ቴሌግራም ነው።
አ እንትን ላይ ያለው website ኡ ላይ
አዎ አ በሱ ነው የላኩት?
አዎ ይሄ አለ አይደል support የሚል ታች ላይ አለች ስል- ስልክ ቁጥርና የቴሌግራም አ የምታሳይ በ- በሱ ልክ ያለው
እሺ አንድ ጊዜ ጠብቁ። እሺ አታክልቲ ነው ታዲያ?
አዎ አዎ እሺ አታክልቲ ተላልፎሎታል። መልሱን ስናገኝ እናሳውቀዋለን።
አዎ እሺ እሺ
አመሰግናለሁ።
እሺ